ጤና ይስጥልን ቤስት ቤት ረዴት ነኝ ምን ልርዳው
እንትን ነበረ draw አድርጌ እሺ
በ voucher ነው ምናምን ብሩ አልገባም ወዴት እንዳለ በ voucher withdraw ካደረግከው ወደ acc- ወደ account ህ አይገባም እ እ፣ ቤስት ቤት አካ- አካባቢ ላይ የቤስት ቤት ሱቅ ካለህ እዛ ሄደህ መቀበል ትችላለህ የለኝም መመለስ አልችልም ወደ መመለስ ትችላለህ እ፣ ቴሌግራም ላይ hi በለኝና እልክልሃለሁ እንዴት እንደሚመለስ ግን መልሰህ ማውጣት አትችልም ቁጥሩን ቁጥሩን እሺ
ዜሮ ዘጠኝ ዜሮ ሶስት
እሺ አርባ አራት
ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አይ እሺ